ሁለተኛ ክፍል ኢንስቲትዩት አብረሽ ጤና እንዴት ነው? ሰላም ነው?
ሰላም
እ መቼ ለታ መሰል አርብ ዕለት ያዘዝኩት ord- order ቅዳሜ ይመጣል ብለው ደውለውልኝ ነበርና እሺ እንደ አጋጣሚ ኦሮሚያ ኮንዶሚኒየም ጋር ሲደርስ መኪና ተበላሸብኝ አለ። ትናንት ደውላችሁልኝ ነበር ዛሬ እንደሚመጣ okay እሺ ስልክ ንገሩኝ እስኪ check ላድርግልህ ዘጠኝ ሰላሳ ሰላሳ ዜሮ ዜሮ ዜሮ ዜሮ ሰላሳ ስምንት ሰባ አምስት ሰላሳ ስምንት ሰባ አምስት ደሞዜ በሚል ነው አዎ ደሞዜ በሚል ቲማቲም ሽንኩርትና ቲማቲም ሳሪስ ሳሪስ አስራ ስምንት አይደል ሳሪስ ሀምሳ ስምንት አዎ አዎ ይመጣል ዛሬ ትንሽ ታገሱ
Okay። ስልክ ምናምን አለ ወጥቷል።
ስልክ የለም በ PDF እሱ ነው የወጣው እ ቀድሞ የጨረሰ ሹፌር ነው ይዞት የወጣው እና የትኛው ይዞት እንደወጣ አላውቅም ግን ቢታገሱና ትንሽ እ፣ ቢያንስ ወይስ ከአስራ አንድ ሰዓት ጠብቆ ሲደውሉ ያሳውቁ ይላል ግን እንደወጣ ነው የሚያሳየኝ ፒዲኤፍ ላይ ማለት ነው ጥሩ በቃ እሺ እሺ እሺ